hello hello hello አቤት መልሼ ደወልኩኝ ከቺፕቺፕ እሺ አውርቻት ነበረ አሁንና
አ ፋሲካን ችግር የለውም በቃ ብሩን እኔ ዘጠና ብሩን ልክለታለሁ ብላኛለች። እ፣ okay ስልክ ስልክ ልስጦት የእሷን ይጠብቋትና ካልሆነ ይደውሉላታል።
በቃ እደውልላታለሁ ችግር ስልክ የለም።
ልንገሩት።
እሺ እሺ ዜሮ ዘጠኝ ሰላሳ
ሰላሳ ዜሮ ሰባት ዜሮ ሰባት አርባ ሰባት
እ አርባ ሰባት እሺ አስራ ዘጠኝ አስራ ዘጠኝ አዎ፣ የእሱ የ- የተንጠለጠለ የለም ያልገባለት ያ እሱ ሰላሳ ብር ነው። እስኪ እሱን check እናደርግና አዎ፣ ከእንትን ካለ ሰላሳ እናስመልሳለን።
ምንም አልተመለሰለትም እና ለዛ አዎ ነበር እንትን ነው አሁን የዘጠና ብሩ ይመ- የእሱ ይመለሳል። ሰላሳ ብሩ ግን ብዙ ጊዜ የሚደረገው ምን መሰሉት? አሁን ብር እ።
እንደዚህ pending ላይ ሲቀር እ፣ ወደ እኛ አያስገባውም ወደ አ- ሰውየው ወደ ባለቤቱ አካውንት ነው የሚመልሰው እና ግን check እናደርገዋለን። ችግር የለም ካለን እ፣ እንልካለን።
በቃ እሺ አሁን ል- እልኳለሁ ስላለች እሷን ይጠብቋትና ቆይቶ ይደውሉላታል።
በቃ እሺ እሺ እሺ መልካም ቀን። እሺ።